ጤና ይስጥልኝ ቴሎ ቪዛ ሚልኪ ነኝ። እባክዎ ማለት የጉዞ መረጃ ልስጦ።
ቅድም ሰላም ነው።
ሰላም ደንበኛችን፣
እ፣ ለባለቤቴ የቪዛ ካርድ ለማስመዝገብ
እሺ ኢንፎርም መረጃ ፈልገው ነው እ እ መረጃ ፈልገው ነው።
አ፣ እሺ የት ሀገር ነው?
ኦሮሚያ ክልል ቦረና ዞን ውስጥ ነን።
okay ፓስፖርት ነው የፈለጉት?
አዎ ፓስፖርት አዎ፣ ለባለቤቴ ነው። አዎ እሺ እ፣ ፓስፖርት ከሆነ መሙላት ይችላሉ። ኦንላይን ላይ ነው የሚሞላው።
እሺ፣ አካባቢያችሁ ላይ ኢንተርኔት connection ይሰራል?
ይሰራል። አዎ